ጤና ስጥልኝ ሰላም እንዴት ዋልክ? አለን እግዚአብሔር ይመስገን።
ጤና ይስጥልኝ።
እግዚአብሔር ይመስገን ደህና።
እሸቱን ፈልጌ ነበር።
ጉዳዮች ምን ነበር? ይቅርታ
አ፣ ልጓማ እሸቱን እሸቱን ፈልጌ
እሺ፣ ጉዳዮች ምን ነበር?
ጉዳዩ መመ- ለመመዝገብ ነበር ከወዲያ
እሺ፣ ማን የደወለልሽ? ምታይ ይቅርታ።
ይህን ጉዳይ እኔ እኔ- እኔ- እኔ ነኝ የደወልኩት።
እሺ፣ እማየናገራል ወይ የደወለልሽ ነው? ሰው ይቅርታ።
እሺ
ሄሎ ጤና
ሄሎ፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።